አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ ከቤት ሳትወጣ ሳትቆም ደጅ አይናማ ቆንጆ ዛሬ አየን እንጂ ሳትል ከሰከስ ክብሯን ጠብቃ አይናማ መጣች ሁሉንም ንቃ አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ የውበት ፋና መብራት መሳይ የማትሰለች የጧት ፀሐይ ሁሉም ያያታል ከላይ ታች ለስንቱ አይናማ ትሆናለች። አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ አይኗን እንቁ ነው ያብረቀርቃል። ድንገት ነው እንጂ ማናይቷት ያውቃል። አትኩሮ ላያት ቀን ሆነ ማታ ማሾ መብራት ነው ያላት ፈገግታ። አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ ከቤት ሳትወጣ ሳትቆም ደጅ አይናማ ቆንጆ ዛሬ አየን እንጂ ሳትል ከሰከስ ክብሯን ጠብቃ አይናማ መጣች ሁሉንም ንቃ አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ የውበት ፋና መብራት መሳይ የማትሰለች የጧት ፀሐይ ሁሉም ያያታል ከላይ ታች ለስንቱ አይናማ ትሆናለች። አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ አይኗን እንቁ ነው ያብረቀርቃል። ድንገት ነው እንጂ ማናይቷት ያውቃል። አትኩሮ ላያት ቀን ሆነ ማታ ማሾ መብራት ነው ያላት ፈገግታ። አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ አይናማ ቆንጆ አይናማ ውብ አይናማ ቆንጆ አይናማ ውብ ቁመቷን ወጋ አትጠገብ ቁመቷን ወጋ አትጠገብ ቁመቷን ወጋ አትጠገብ